ኪሎሜትር አቤኔ
አቤሪ አቤት ሰባ ሶስት ዜሮ አምስት ሰባ ሶስት ዜሮ አምስት ዜሮ አምስት ነው ያልኩት።
አ ዜሮ አምስት እሺ ምንድን ነው?
customer ሯ መኪና እያለፈች ልት- ልትቀበለኝ እ፣ ጠብቅ ካለችኝ ቦታ ወጥቼ የጠበቅኩ ነው እ፣ ግን off time ሆኗል። maybe ማሳወቅ ካለብኝ ብዬ እያሳወቅኩሽ ነው።
የት ነበረ የሚለው እዚህ ጋር location ኑ?
location ኑ ብሉ ስካይ እ፣ ብሉ ስካይ አልኩኝ ስካይ ላይት ሆቴል ነበር የሚለው እሱ አለም አለም ሲኒማ ጠብቀኝ እየመጣሁ ነው በመኪና ብላኛለች። በኋላ የሆነ ነገር ታስጀ ምናምን ማሳወቅ ስላለብኝ ነው።
okay ስካይላይት ነው የሚለው አለም ሲኒማ ጋር ጠብቀኝ አለች። እሺ በቃ እናወራታለን፣ ታውቅልሃለች።
አይ ለእሷ ሳይሆን በኋላ እሷ ብጠፋ የሆነ ማለት ካንስል ቢሆን በኋላ ገባኝ እኮ ለእሱም እ፣ ማሳወቅ ስላለብን። እሺ ችግር የለም ጸጋ
እሺ